ጤና ይስጥልኝ ውጤ ሀና እባላለሁ። የሚልካው
አብሮ ስለን በባለፈው ተመዝግቤ ነበር እና ቴሌግራሞች ላይ የተከታተልኩ ነበረ።
እሺ
ስለዚህ በመምህር ብያችሁ ነበር መሰለኝ የሆነ ወጣል አስራ ሁለተኛ ክፍል ቄራ አካባቢ የሚል
አዎ ወይ ሴት አስጠኝ ነው የተፈለገው። ግን
እ እ እ ሴት አስጠኝ
ሴት አስጠኝ አዎ
ሴት አይልም እንዴ ወንድ አያስጠናም። እንዲያውም እንዲያውም ከሴቶች ወንዶች ነው የሚያስጠኑት።
እሺ ያው በእኛ ምርጫ ሳይሆን ተሩስ ምርጫ ነው እኛ እንትን የምንለው።
ኦኬ እነሱ በፈለጉት ጾታ ነው ባለሙያ የምንፈልግላቸው። ለዛ ነው
ኦኬ
እና በ- ያው በሌላ ጊዜ ያው ስራ ሲኖር እንደዚህ ይከታተሉና ቀድሞ ይደውሉ። አሁን ያኛው ማስታወቂያ ከወጣ ቆይቷል እና እርሱ አሁን ወት እንደዛ ሲሆን ደግሞ በመሀል ብዙ የሚደውሉ እንደርሱ ባለሙያ ያለና ስራው ወዲያው ነው የምናስተላልፈው። ስለዚህ እ፣ ቶሎ ቶሎ ይከታተሉ። ሲኖር ደግሞ ቶሎ ነው መደወልም ያለብዎት።